ወስደሃል? ቅድም ጤና ይስጥልኝ።
ሰው ይስጥልኝ።
ቅዱስ ቦጋለ ሱፐር ማርኬት ነው።
አ ከአሪፍ ፔ ነበር የምደውለው።
ከምን ከአሪፍ ፔ
ከአሪፌ okay። እሺ
POS machine ኣችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር።
አይ እ፣ ምንም ያጋጠመ ነገር የለም። ያው ካርድ ብዙ ሰው transfer ስለሚያደርግ ነው፣ ለዛ ነው።
እሺ ደንበኛችን የእርስዎን ስም ሊያዝ ስሞትም አለበት።
ማርታ
እሺ ደንበኛችን ምናልባት ያጋጠመ ችግር ካለ ዘጠና ሶስት እደውላለሁ።
አምስት ላይ ደውለው ያሳውቁን።
እሺ፣ እሺ።
እሺ እናመሰግናለን። መልካም ቀን